አልሄድም አልዞር ብለሽኝ ነበረ አልዞር ምን አገኘሽና አልዞር ቃልሽ ተሰበረ አልዞር አሃ አልዞር እድሌ እድሌ እድሌ ጠማማ ጠማማይ ለሰው ያላደለኝ በዛች አልተደሰት በዝች አልተሻለኝ ቢሆንልኝ ብዬ ለአምላክ ብናገር የገጠመኝ ሁሉ የባሰበት ችግር ትሻል የነበር እድል የሰጠሁሽ እንኳን ልትሻሻይ ውሎ አድሮ ባሰበሽ እንኳን ልትሻሻይ ውሎ አድሮ ባሰበሽ አንጀት የተጣሞ ተጎድቼ እያየሽ ለጎረቤት ማብላት ምነው ሆነ አመለሽ ለጎረቤት ማብላት ምነው ሆነ አመለሽ ዞረ ቃል ዞረ እኛን ላየም ቃል ዞረ ብለሽኝ ነበረ ቃል ዞረ አሁን ምን አግኝተሽ ቃል ዞረ ቃልሽ ተሰበረ ቃል ዞረ አሃ ቃል ዞረ ብወዳት ብወዳት ብወዳት አይገባት አይገባት መች ፍቅር ታውቃለች በራሷ ተጣልታ ሰው ታስታርቃለች። አንዷ ቲታኝ ሄደች ለፍቅሯ ስሳለች ደግሞ ገጠመችኝ ችግሯ የማያልቅ መቼም አርገሽዋል ፍቅራችን እንዳይሆን ደግሞ አንቺን ስላቀቅ ምን ትገጥመኝ ይሆን ደግሞ አንቺን ስላቀቅ ምን ትገጥመኝ ይሆን እችስ ጉደኛ ናት የሌላት ዚልታ ታስገርመን ጀመር ካለፈችው ከፍታ ታስገርመን ጀመር ካለፈችው ከፍታ ዞረ ቃል ዞረ እኛ እንለያየም ቃል ዞረ ብለሽኝ ነበረ ቃል ዞረ ምን አገኘሽና ቃል ዞረ ቃልሽ ተሰበረ ቃል ዞረ አሃ ቃል ዞረ